ሄሎ ሰላም ጤና ይስጥልን አጸዱ ከዊ ፕላስ ነበር ምደውለው የእኛን application አውርደሽ ነበር?
ምን አልሽኝ?
ከዊ ፕላስ ነበር ምደውለው አዎ አውርጄ ነበር።
ለተጠቃሚነት ነው?
እ አዎ ተጠቃሚ ናት።
እሺ አንቺ ያወረድሽው አሽከርካሪዎችና አገልግሎት ሰጪዎቻችን የሚመዘገቡበት ላይ ስለሆነ ብዙም ግልጽ የሆነ ነገር ማግኘት አልቻልሽው ለዛ ነው። እኛ ለተጠቃሚዎቻችን We Plus Solution User የሚል አለን Okay Play Store ላይ ማለት ነው። We Plus Solution User ስትዩ ያመጣልሻል። እሱን አውርደሽ register ስታደርጊ እ የታክሲ ride ከአርባ አራት በላይ አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የሚያደርገውን referral code ማግኘት ትችያለሽ ማለት ነው።
እሺ እሺ ይሄንን አጥፍተሽ ያንን register እንድታደርጊ ነው። መልካም የስራ ቀን ይሁንልሽ።
እሺ አመሰግናለሁ።
እሺ